ሄሎ ሄሎ ጣና ሀበላይ ጣስልኝ ሁለተኛ ጊዜ ነው የምደውለው ያለሁት ይመስለኛል።
እሺ
ስልሳ ሰባት ሰማንያ ሰባት እሺ
የምፈልገውን ነገር ለማግኘት አልቻልኩም። እቃ አሞኝ ስለነበረ ስለጠፋብኝ ነው ላገጅ ስሞል ላገጅ ኦኬ አየር መንገድ ከ- የ- የሆ- የፈለጉት አየር መንገድ ከሆነ ስልሳ ሰባት ሰማንያ ሰባት ነው ተሳስተዋል ስልክ እኮ ታዲያ ግን እኮ እዛ record message ነው እ- አንድ ቁጥር ይላል ምናምን ሰባት ስምንት ጊዜ ነው ስደውል።
አዎ እ፣ ወደ አየር መንገድ ከሆነ ስልሳ ሰባት ሰማንያ ሰባት ነው የሚደውሉት ቆይ አንድ አንድ አንድ አንድ ነገር እስቲ የኔ የኔ እህት ላስቸግርሽ።
እሺ lost and found የ Ethiopian Airlines telephone አታገኝልኝም የኔ እህት?
እሺ ኦንላይን ይጠብቁኝ ልፈልግላት አዎ በጣም አመሰግናለሁ። ይባርክሽ፣ እድሜና ጤና ይስጥሽ ደግሞ አንድ ጊዜ የ lost and found ስልክ ያዙ አየር መንገድ የአየር መንገድ እሺ እሺ ስምንት እሺ መቶ?
በጣም ነው የማመሰግንሽ የኔ እህት።
ችግር የለውም ስምንት መቶ አዎ አራት ስብርባል መቶ አርባ- አርባ- አራት መቶ አርባ አምስት አራት መቶ አርባ አምስት ሀያ ሰባት ሰላሳ ሶስት ሀያ ሰባት ሰላሳ ሶስት አ እ፣ እንደ zero one one የለውም አ፣ የለውም እንደዛ ነው የሚለው ኦንላይን አይቼ ነው የነገርኩት አር- አርባ አርባ አምስት ሀያ ሰባት ሰላሳ ሶስት እ?
ስምንት ዜሮ ዜሮ
ቆይ ስምንት ዜሮ ዜሮ አራት መቶ አርባ አምስት
አራት መቶ አርባ አምስት ሀያ ሰባት ሰላሳ ሶስት OK ብዙ ነው የኔ እህት በጣም ነው የማመሰግነው ስምንት መቶ አለ ከዛ በፊት አይደለም አ አ አ OK በጣም በጣም እዝገር ስጥልኝ እሺ እዝገር ስጥልኝ አመሰግናለሁ እድሜና ጤና ይስጥሽ እሺ እሺ አሜን እሺ ቴንክ ዩ ሶ ማች ቴንክ ዩ እሺ ቴንክ ዩ